ሰላም ጤና
ሰላም ጤናልኝ። እቺ ካርጌልኝ ካቤጅ አዝቼ ነበረና ቱሪስት ላይ አልገባልኝም። ሶስት ሰው ከፍለናል። ዛሬ መቼ ነበር ያሉት?
አሁን ሶስታችንም እንደከፈልን ያሉትን አልቅን አያሳየኝም። ቱሪስት ላይ ላርግሎት አዎ፣ ዜሮ ዘጠኝ አስራ ሁለት አስራ ሁለት ስልሳ ስድስት እሺ ዜሮ ዘጠኝ ሰባ አንድ
ጥጎምኑ ላይ ሳ- ሶስት ሰው አለ። ሁለት ሰው ይጨምሩበት።
ሶ- ስንት ሰው ያለ
ሶስት ሰው አለ።
አንድ አልተባለም። ሶስት ሰው ሁለት ይቻላል ሰው።
አልተባለም።
አይ አይ እሱ እንኳን ሽንኩርት ነው ሶስት ሰው የሆነው።
ሌላው ይሄኛው ታዲያ አምስት ሰው ነው።
ቲማቲምም ምናምን እኮ ሰው በሶስት ሰው እኮ ገባ ምን አሉ?
ከዚህ አይደል? ሌላ ቲማቲምም ሽንኩርትም ድንችም ገብ- ገብቻለሁ ግን ተቆራርጦ- በሶስት ሰው ነው የሞሉት።
ተቆራርጧል።
እ አምስቱን ተቆራረጠ።
ፕሮዳክት አምስት ፕሮዳክት ነበር ያዘዝኩት። በአምስቱ እሺ።
ፕሮዳክት ላይ ሶስት ሰው ሆነን ነው ወደ ቱሪስት ውስጥ የገባው።
አዎ እኮ እሱ እሱ ልክ ነዎት፣ ልክ ነዎት። ግን ጥቅል ጎመኑ አምስት ሰው ነው የሚያስፈልገው።
ነው አሁን ሶስት
እሺ እሺ፣ በቃ አምስት እሺ እሺ እሺ፣ መልካም ቀን